Hello?
Hello.
Wait, salamat.
ከዊክ ትራንስፖርትና ነበር የምደውልልዎት።
Thank you so much, Carl. Terminal ke?
እሺ ከዊ ፕላስ ትራንስፖርቴሽን አገልግሎት ነበር የምደውልልዎት።
Transport?
ዊ ፕላስ
We plus?
ሶሉሽን ትራንስፖርት አገልግሎት ነበር የምደውልልዎት። ይሰማል አሁን?
አሁን ይሰማል። እሺ ምን ነበር?
እሺ አሁን አሽከርካሪዎችን እየመዘገብን ነው የምንገኘው እና ወደሚመዘገቡ ሀያ ሺህ አሽከርካሪዎች ለየት ያለ ጥቅምም ይዘን መጥተናል። እ፣
Hello ነው?
እሺ አሁን እየነዳሁ ይሰማል?
ስለሆነ ነው።
እ፣ እ፣ እሺ፣ እየነዳሁም እየነዳሁም ስለሆነ ነው። ለዚህ speaker ላይ አድርጌም ስለሆነ በቃ ችግር የለውም።
እንዳልደውል ታደርግልክና ለዚህ ነው?
እሺ ደስ ይለኛል። ወይም ደግሞ ቁጥር ልላክልክ ቁጥር ልላክልክና በዛ መደወልና ጥያቄ እሺ እልክልሃለሁ ጥያቄ እሺ።
ቁጥር እሺ፣ እሺ ወንድሜ መልካም ቀን እሺ